ጤና ይስጥልኝ። ኢቲኤስ የብር መከላከል ባክሙል ነው።
ሰላም ነው አባ። እኔ የምለው የሰሙት
እሺ እንትን ከጅማ ትኬት ምኑ ጋር ነው የምቆረጠው? ማለት ይሄ አውሮፕላን
እኛ ጋም ልንቆርጥሎት እንችላለን።
የት
እ?
የት አሁን እንደዚህ ስልክ ላይ ልንቆርጥሎት
ስልክ ላይ ማለት ይቻላል እ?
ይቻላል
በስልክ
እ ይችላሉ። አዎ እኔ ልቆርጥሎት እችላለሁ። አሁን
እኮ ሳንቲሙንስ?
ሳንቲሙን በባንክ account ያስገቡልናል።
እሺ ከዛስ?
ከዛ ትኬቱን እንልክሎታለን። ቴሌግራም ላይ ይጠቀማሉ።
እሺ ቦታውን ግን ልትነግረኝ አትችልም?
ቢሮአችንን አዎ ቢሮአችን ሀያ ሁለት AG Grace ህንፃ
አዲስ አበባ አዲስ አበባ ነው። አዎ።
እዚህስ ጅማ የለው የላችሁም ቅርንጫፍ?
ጅማ ቢሮ የለንም ለጊዜው።
ማለት Ethiopian Airlines ጅማ የለውም እንደ ጫጫ ቅርንጫፍ የለውም?
ንግድ ባንክ
ማለት ትኬት ለመቁረጥ ለምሳሌ ወደ ከጅማ ወደ አዲስ አበባ
አዎ ትኬቱን እኔ ልቆርጥሎት እችላለሁ።
እሺ ከዛ ቴሌግራም የሚጠቀሙ ከሆነ አሁን በደወሉበት ስልክ ላይ እሺ ቲኬቱን ቴሌግራም ላይ ልክሎታለሁ።
እሺ ቴሌግራም እጠቀማለሁ።
በዚህኛው ስልክ ነው የሚጠቀሙት?
አዎ
እሺ። ለአንድ ሰው ነው?
አዎ ግን ከአዲስ አበባ ነው መሰለኝ ወደ ዱባይ ነው ጉዞ።
ከጅማ አዲስ አበባ ነበር ያሉኝ አሁን።
አዎ እሱ ቀረ እና ወደ ከአዲስ አበባ ወደ ዱባይ ከአዲስ አበባ ወደ ዱባይ ለመች ነው የፈለጉት?
ለመቼ ነው?
በሀያ ስድስት ከሀያ ስድስት በሀያ ስድስት ማለት ነው። አዎ በዚህኛው ወር ማለት ነው።
እሺ፣ ከአስር ቀን በኋላ ማለት ነው።
አዎ
ደርሶ መልስ ነው አ- አንዴ የሚሄዱበት ብቻ ነው።
አይ አንዴ መሄድ ብቻ። አረ ሳንቲም ለአንድ ሰው ነው አይደለ?
አዎ
እያየሁሎት ነው። እሺ አንዴ በሀያ ስድስት በሮቹ ሙሉ ናቸው።
እ በሀያ ስድስት በሮቹ